ሄሎ ጤና ይስጥልኝ። ኢትዮ ቴሌ መቶ ሰከንድ ባኮት የምንለው ትኬት መግዛት ይቻላል። ኮኮብ ዘጠኝ ስምንት አምስት መሰላል ብላይ ወይም መግዛት ይችላሉ። ሄሎ ኮኮብ ዘጠኝ ሰማንያ አምስት መንሰላል ላይ ሁለት ቁጥርን ለመግዛት የሚለውን ይጫኑ። አመሰግናለሁ። መልካም